እንደት ነህ?
ሰላም ነው።
ይመስገን።
አሁን ቦነስ አጠቃቀሙ እንዴት ነው? እንዲህ
ከአንድ ነጥብ ሰባት በላይ odd አስር ጨዋታ ከዛ ደግሞ በሀምሳ ብር መመደብ አለቦት።
Okay ሁሉም በቃ ከአንድ ነጥብ ሰባት በላይ መሆን አለባቸው።
አዎ፣ ሁሉም አስሩም እንደዛ መሆን አለበት።
እም፣ okay። ጨዋታ ከአስር በላይ መሆን የለበትማ።
ከአስር በላይ መሆን አለበት። አስር እና ከአስር በላይ Okay አሪፍ። እሺ thank you